hello ይሰማል? ከአሪፍ ፔይ ነው የምደውልልዎት።
አ ብር ከ CBE አስገብቼ ነበርና እሺ
አ ወደ እናንተ ቆርጧል። ከአካውንቴ ግን ወደ እናንተ አልገባልኝም።
እሺ፣ ደንበኛችን ሙሉ ስሞትን ይንገሩኝ።
አህመድ አደን አሊ
እሺ፣ ደንበኛችን ቴሌብር በዚህ ቁጥር ነው የሚጠቀሙት?
አ ከስ- ከ CBE ነው።
እሺ፣ ይቅርታ ደንበኛችን።
እም፣
እሺ፣ ያስገቡት የገንዘብ መጠን ስንት ነው?
መቶ ብር
ዛሬ ነው የሞከሩት?
አ ዛሬ ጠዋት እሺ፣ ወደ የትኛው site ነው ያስተላለፉት?
ዜሮ ዘጠኝ ዜሮ አምስት
እ፣ የ betting ኡን ስም ይንገሩኝ ደንበኛችን።
አሪፍ አ- አሪፍ ቤት
አሪፍ ቤት።
አ
እሺ፣ ደንበኛችን የሰጡኝን መረጃ መዝግቤልዎታለሁ። አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን screenshot አንስተው ይልኩልናል።
screenshot አድርገን
አዎ ደንበኛችን እሺ ቁጥር ላስይዞ ዜሮ ዘጠኝ ዘጠና ሁለት
ነፋ ያዝማ ዜሮ ዘጠኝ ዘጠና ሁለት አንድ ቁጥር ያዝልኛል አስራ ሶስት
አስራ ሶስት
ዜሮ አንድ ሀምሳ አምስት
ዜሮ አንድ አምሳ አምስት ንገረኝ ዜሮ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ ዘጠኝ ዘጠና ሁለት ዘጠና ሶስት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ አምሳ አምስት
ልክ ነው ደንበኛችን። ያስተላልፉልን ለሚመለከተው አካል እናስተላልፍሎታለን። ሌላ አይ።
የምረዱት ነገር አለ?
በቃ በቃ thank you ለደወሉ እናመሰግናለን። ስለ አገልግሎት ሀሳብ አስተያየት ካሉ